Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከአዲስ Outfit ነበር የደወልኩት። I think ቅድም ተቋርጦ ነው አይደለ?
አዎ ዝም አልከኝ ያወራው።
Okay አዎ፣ በጣም ይቅርታ። ከአዲስ Outfit ነበር የደወልኩልሽ። Smart watch order አድርገሽ ነበር አይደለ? ኦንላይን።
እ- አዎ አዎ Okay so order ኡን ማስጀመር ትፈልጊያለሽ? ያው step ኡን አዎ አይተሽዋል።
ቆይ አይደል?
ብር ቼካችን ስክ ልክ ነው። ቆይ እስኪገባልኝ ነው እየጠበቅኩ ያለሁት። ልካ- ተልኮልኝ ነበረ።
Okay በቃ ችግር የለውም። ስለዚህ ያው website ኡ ላይ ያለ ባንክ account ኡም ከፈለግሽ አዎ ባንክ account ኡን ልካለኝ። ቴሌግራም ላይ ማን እንደሆነ የሆነ ሰው አውርቻለሁ። ቴሌግራም ላይ Okay ቴሌግራም ላይ ባንክ account ኡን ተቀብለሻል?
አዎ አዎ
እንደዛ ከሆነ ያው screenshot ኡን እዛው ላይ ነው የምልኪው። Order ኡ ይጀመራል።
አዎ ስትልኪም screenshot ኡ እሺ እሺ እሺ እናመሰግናለን።
እሺ እሺ